ጤና ይስጥልኝ ቴሌቪዥን የባኮ ምናይት የጉዞ መረጃ ልስጦ። ጤና ይስጥልኝ ሰላም ነው?
እግዚአብሔር አብሮ ይመስገን። ምን አይነት የጉዞ መረጃ ልስጦት?
ይሁን አሜሪካ ለስራ መሄድ ፈልጌ ነበር እና የት ሀገር አሉኝ?
አሜሪካ አሜሪካ። እሺ
አዎ፣ ለስራ መሄድ ፈልጌ ነው እና በህገወጥ መሄድ ፈልጌ አዋጣም ብዬ በህጋዊ ለመሄድ ፈልጌ ነው።
እሺ እሺ፣ እነግሮታለን information እዛ ሀገር ከሚገኝ ቀጣሪ ድርጅት ወይም ደግሞ company የስራ እድሉን አግኝተዋል? hello
አልሰማም።
እ፣ አሁንስ ይሰማል?
አዎ፣ እሺ እዛ ሀገር ከሚገኝ ቀጣሪ ድርጅት ወይም ደግሞ company የስራ እድሉን አግኝተዋል?
እዛ
እ፣ የስራ እድል አግኝተዋል? ከዛ ሀገር
አግኝቻለሁ።
አግኝተዋል። እሱ
አዎ፣ እዚህ ሆኜ የዛ ቤተሰብ ነበር አመቻችቶልኝ።
ምን አሉኝ? ድምፆት ትንሽ የሚረብሽ ነገር አለው።
ረብሽ ነገር አለ
አ፣ አሁን አሁን ይሰማኛል።
እሺ፣ ይኸው ለስራ የት- መሄድ ፈልጌ ነው። አግኝቻለሁ። ከዛ ቤተሰብ አመቻችቶልኝ።
የስራ እድሉን አግኝተው ከዛ እንዴት apply ማድረግ እንዳለቦት እንድነግሮት ነው የፈለጉት። hello
እሱኛል
እ፣ ድምፆት ይቆራረጣል። በመሀል የሆነ ድምፅ አለ።
እሺ፣ ቆይ ስማይቶ ይደውልልኝ።